sûr. Ah.
ሄሎ ሄሎ።
እ ሰላም ከጭፍጭፍ ነበር ምደውለው።
እሺ።
ይቅርታ ሽንኩርት ወርደር አድርገው አልመጣልዎትም ነበር።
አዎ እሺ ሀምሳ ስምንት ኪሎ ነው አጠቃላይ የግሩፑ?
አልደመርኩም። አስራ አምስት ግሩፕ ነው።
አዎ። እሺ ነገ አልደመርኩም ኪሎ።
ነገ የት ነው የሚመጣልዎት?
ነገ እስከ ስድስት ሰዓት እስከ አምስት ሰዓት ጥቁር አንበሳ።
ጥቁር አንበሳ።
አዎ እስከ አምስት ሰዓት ይደርሳል።
እ እስኪ እሱን አላወቅኩም። ያው driver ኦች ነው የሚያውቁት።
እሺ early ከደወሉ early አለን እስከ ስድስት ሰዓት።
ወይ ጠዋት ላይ ደውለው check ያድርጉን፣ እኛ የ driver ቁጥር እንድንሰጠዎት።
okay። እሺ እሺ መልካም ምሽት።
እሺ አብራችሁ